ጤና ይስጥልን hello ቪዛ ለምነሽ ነኝ። በፎቶ ምን አይነት የጉዞ መረጃ ልስጥዎት?
ከአዲስ አበባ ባህር ዳር
እሺ፣ ምንድን ነበር የፈለጉት?
በ plane okay፣ ትኬት ዋጋ ነው የፈለጉት?
እ? አዎ ዋጋ እሺ፣ ለመቼ ነበር?
ለመቼ ለነገ
ለነገ ነው የፈለጉት?
አዎ
እሺ፣ ደንበኛችን አንዴ መስመር ላይ ጠብቁን። one way ነው ወይስ እ፣ ለነገ ብቻ ነው?
ለነገ ብቻ እሺ፣ እሺ፣ አንዴ መስመር ላይ ጠብቁን ደንበኛችን።
እሺ
ደንበኛችን መስመር ላይ ኖት?
አዎ ስድስት ሺህ ሀያ አንድ ብር
ስድስት ሺ ሀያ አንድ ብር ለአንዴ ብቻ አንዴ ብቻ ለመሄድ ነው ስድስት ሺ አንድ ብር አዎ፣ one way
እሺ በቃ ደርሶ መልስ ልዩለት።
አዎ እሺ መስመር ላይ ጠብቁኝ አንዴ ደንበኛችን እሺ
ደንበኛችን መስመር ላይ ኖት?
አዎ